ሄሎ ጤና ይስጥልን ቤት ቤት
ሰላም ነሽ?
እግዚአብሔር ይመስገን።
እኔ ዲቦሲ ለኮንቲ አስር ሺ
እሺ
ውሪ እቅም ካላስ ጊዜ አልገባልም። ዲፖዚት አድርጋ እሺ። የድ- ዲፖዚት ቴክስት ላክልኝ። እሺ የሻይ እሺ። ሄሎ ሄሎ የ deposit text ኡን ላክልኝ ወንድሜ።
ታክሲ ነው በቴሌብር ነው ወይስ በምንድን ነው ያደረግከው?
ቴሌብር ቴሌብር ቴሌብር እኮ የቴሌብር message ዋን ጻፍልኝ። እሺ
ይሴጇን ባስ አ message ኡን የቴሌብሩን ቴሌግራም ላይ ላክልን።
እሺ እሺ ወንድሜ